hello ሰላም ጤና ይስጥልኝ። ቤስት ቤስ ከዳር ነኝ። እባክዎ ልርዳዎ?
እንትን ጠዋት ነበር withdrawal ምናምን አድርጌ ኔትወርክ ምናምን ይገባል ብሎኝ system ጠዋት ነበር አለኝ። ያው እስካሁን አልገባም።
ያንተ ብቻ አይደለም አባቴ፣ የ system ችግር ስለነበረ ነው። የቻፓ transaction ነው አይደለ አ
እኮ? አዎ ያንተ ብቻ አይደለም እና ለዛ ነው እያስገቡ ነው። ትንሽ ጠብቅሽ አባ፣ ያስገቡ ስለሆነ ነው ብዙ transaction ስለሆነ ነው ይገባልሃል። እሺ
እሺ ከዛሬ አያልፍማ አያልፍም። አዎ ብዙ ስለሆነ ነው። ትላንትና withdraw ም deposit ም ሲደረጉ የነበሩት transaction ኖች ብዙ ስለነበሩ ነው። ለዛ ነው ይገባልሃል። እሺ እሺ እናመሰግናለን። እሺ ስለደወልክ መልካም ቀን።